ግን እጨርሰዋለሁ። hello hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም ነው።
ሰላም ከቺፕቺፕ ነበር የምንደውልሎት።
እሺ order አድርገው ያልመጣ product አለዎት?
ምስር
ስር
ምስር፣ አዎ beans ማለት እሺ፣ ለነገ እንላክሎት። ነገ መረከብ ይችላሉ።
እችላለሁ። አዎ እሺ፣ ነገ እንልክሎታለን። ሌላ የቀረ product አለ?
ሳይሞላ ሲቀር ምንድን ነው የሚሆነው? ካሮት አዝዤ group ኡ እንትን ሳይል time out አደረገብኝ።
እሱ fail ነው የሚሆነው፣ ተመላሽ ነው የሚሆነው ብሩ።
okay ወደ ይሄ አማ- ግን- ወደ አስቀመጥኩት።
አዎ okay ይሄ ግን ምስሩ በዘጠኝ ነው የሚመጣሉት። deliver date ኡ ዘጠኝ ነው፣ ዘጠኝ ማለት next week ነው። ያው በእኛ ከነገ አቆጣጠር ወዲያ ማለት ነው።
ነገ ዛሬ አይቻልም።
ሰባት አይደለ?
አዎ በነጮች ማለት ነው።
እሺ ስለዚህ ከነገ ወዲያ ነው የሚመጣው። deliver date ኡ በዘጠኝ ነው።
okay ጥሩ በቃ። ስለዚህ ሰኞ ሌላው ነው የምጠብቀው ማለት ያደረገው እኮ ተመላሽ ሆኖሎታል መቶ ሰባ ስድስት ብር okay አዎ እሱ እሺ። ስለዚህ አይ ባላቱ እሱን ላይ መጠ- መቶ ሃያ አራት አጠቃቀሙን ብር መልሼ አለው።
እንዴት ነው የምጠቀመው?
ምንድን ነው አሁን order አድርገው ከጨረሱ በኋላ የክፍያ አማራጭ ላይ ይመጣሎታል አይደል?
okay እ ከዛ ከ wallet ያደርጉታል። ችፕችፕ ኦ wallet ማለት ነው። wallet ብሎ እሺ ያመጣሎታል። ከዛ ላይ እሺ ክፍያ ያሁን ሁለት መቶ ሀያ አራት ብር አሎት balance ላይ።
አ okay እሺ ሌላ የቀረ አመሰግናለሁ። ሌላ product የለም።
ያዘዝኩት አለ እንዴ? እኔ እንጃ ብዙ ስለሆነ ያዝ- የሚታዘዘው ግን በሌላ group ስር ስለሆነ አዎ ሌሎች group leader ኦቹ እንትን ይላሉ።
አዎ እኛ ያው leader ነው check የምናደርገው እሺ ለዛ ነው።
እሺ ሌላ እሺ የለም። እሺ እናመሰግናለን። እሺ ችፕችፕ አመሰግናለሁ።
ስለተጠቀሙ መልካም ምሽት።
እሺ አመሰግናለሁ።
እሺ